ስራ መሰረታለች። አሁን አሳውቄ ነበር። በእናትሽ የኛው ደንደል ስራ በጣም ቆም ያለው እኮ ሀምሳ ዘጠኝ ሰላሳ አንድ
ሀምሳ ዘጠኝ ሰላሳ አንድ ምን ነበረ አልተሰራም። ምግቡ ካንስሎ ተብሏል። ስለ መሰረት እንትን እሰጣለሁ ብላኝ እስካሁን ድረስ እንትን ስልክ ሩፍት አድርጋ እንትን ብላ ነበር ካለች አገናኙ ምን ቆይ ማገናኘት እንኳን እንትን አልችልም አለች። አዎ ቆይ እንድትደውልልክ ላድርግ ወይ ማነው ስምህ?
ብሩክ ነኝ።
ማነው ስምህ?
ብሩክ እንዴ ልጠይቃት። ምን ነበር ያልካት? አልታዘዘም
cancel ተብሏል እንጂ አዘዘ?
ቤት cancel ሆኗል አልታዘም ብሏል። እና የኛውን ሌላ order ይዤ ነበር እንዳልሰራ እየጠበኩ በጣም እየዘገየሁ ነው።
እንትና ብ- የብሩክ order ነግሮሻል? ምንድን ነው cancel ነው ወይስ አይደለም? ሀምሳ ሰላሳ አንድ ነው ያልከኝ?
ሀምሳ ዘጠኝ ሰላሳ አንድ ነው።
ሀምሳ ዘጠኝ እሺ ቆይ
ኦ የኛው order ትደውልልሃለች መሲ። ቆይ ትደውልልሃለች። እሺ፣ አሁን ትደውልልሃለች። አባ አሁን እያወሩበት check እያደረገችልክ ነው። እሺ ብሩክ
በእግዚአብሔር ሰዓቱ በጣም ደልኩ። ሌላ order ይዤ
እሺ፣ ገባኝ ብሩክ። አሁን ትደውልልሃለች። እሺ፣ አሁን አንድ ደቂቃ